ca n-a să ne se trema cândva cu Lordoț.
Eu pentru
Hello?
Ila. Ila.
Aveți?
ቲክቶክ ላይ የሆነ ቪዲዮ አይቼ ነበር።
እሺ፣ ወደ ዱባይ ለመሄድ ፈልጎ ነው?
እ?
እሺ፣ ሙሉ ስም ልውሰድ? ሙሉ ስም ይነግሩኛል?
አዎ፣ ስለምሽ መልክ
ጽዮን ሽመልስ አዎ፣ ስለምሽ መልክ ያችን
ሹሚ
ማን አሉኝ?
ሹሚ ሱሚ።
አዎ፣ ሹሚ እሺ፣ እድሜ
እድሜ ሀያ ሁለት
እሺ፣ የትዳር ሁኔታ
ያላገባ ፓስፖርት አሉት?
አዎ፣
እሺ፣ ስለ ኢትዮስ የጥሪ ማዕከል መረጃ የሚያውቁት ይነግሩኛል? 80 84
አዎ፣ ወደ ተለያዩ ሀገር መረጃ ስንፈልግ ከመሄዳችን በፊት እዛ እሺ።
እንዳንንገላታ ያሉትን ነገሮች በሙሉ እዚህ check አድርገን መሄድ እንደምንችል
እሺ፣ ጥሩ። ወደ ዱባይ ለመሄድ ለምን ፈለጉ?
እ፣ እናቴ እዛ ነው የምትኖረው እና ለረጅም ጊዜ አልተያየንም። እሷን ሄጂ surprise ማድረግ ፈልጌ እሷን ለማየት
ስልክ ቁጥራውን የደወሉበትን የሚጠቀሙት?
አዎ
እሺ ስለዚህ መረጃውን ወስደናል። ቲክቶክ ላይ share copy link በማድረግ ያጋሩ፣ አይተን እንደውሎታለን። አሸናፊ ከሆነ እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ጊዜ።
እሺ፣ መልካም ቀን።